ሄሎ ጤና ይስጥልኝ። እ፣ ይቅርታ የድሮጋ ፋርማሲ ነው።
አዎ ልክ ነሽ።
እንትን እቺ ኩል ኤንድ ኩል የሚለው ከስንት እስከ ስንት ላሉ ልጆች ነው መንዙ?
ኩሌን ኩል ሻ- እንትኗን ነው ሻምፖዋን ነው ሎሽን፣ ይሄ ሻወር ጄል
እሺ፣ Okay አንድ ላይ ያለው ሻወር አዎ፣ ጄል እና ሻምፖ አዎ ሻምፖ ያለው እ፣ ከዛ shower gel እና ሳሙና ምናምን አለው። ከስንት እስከ ስንት ላሉ ልጆች ነበረ?
Okay check ላድርግልሽ አንዴ።
እሺ ጭራሽ እየሞተ ነው እንዴ ድምፁ የሚሄደው? እስኪ ያሰሩ ብሉቱዝ ማነው የበላበት? አቡቡ ለቡቡ ስጠው ብለው ችብሱን አስ